ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ። እንዴት አረፈድሽ?
ሄሎ ሄሎ ይሰማል?
አቤት። አዎ ከ STEM ነበር ምደውልልሽ። ሰላም ነው?
እ?
ከ STEM ነበር ምደውልልሽ።
ከየት ከዚህ በፊት አልሰማሁም።
STEM- STEM for Kids ከዚህ በፊት contact አድርገንሽ ነበርና weekend class ላይ attend ማድረግ እንደምትፈልጊ ነግረሽን ነበረ። አስታወስሽው?
ውይ፣ እውነት አል- አልገባ አልሰማሁሽም። የት እንዳልሽ?
STEM for Kids የልጆች የክረምት ስልጠና summer camp ላይ ነበረ okay የኮምፒውተር እሺ።
programming የሚሰጥበት አዎ እና አዎ።
ከዚህ በፊት contact አድርገንሽ weekend class ላይ መቀጠል መማር ማስተማር እንደምትፈልጊ ነግረሽን ነበረ። አስታወስሽው? አሁን አዎ አዎ፣ ግን እ, አላስመዘገብኩም እኮ።
እም፣ አዎ አይ አሁን ለ weekend class የምትፈልጊ ከሆነ already October ላይ እም።
የሚጀመር weekend class አለና እሱን ላሳውቅሽ ነበረ።
እም፣ እሺ። ክፍያ ምን ያህል ነው?
ክፍያው እንደ እንትኑ ይለያያል። beginner አለ፣ አዎ advanced እና intermediate አለ። ግን ለ beginner እንዴት ነው beginner አራት ሺህ ስድስት እንደምተምረው መቶ ማለት ብር ነው። አራት ሺህ ስድስት መቶ ለአንድ ወር ከ scratch ነው የሚጀምረው ማለት ነው።
አ- ስንት? ሀያ አራት ሺህ አረ no አራት ሺህ ስድስት አራት መቶ ሺህ ያ ስድስት መቶ ለአንድ ወር።
ለአንድ ወር።
በቃ ከአባቷ ጋር ነ- እንነጋገርና እደውልላችኋለሁ።
እሺ እሺ መልካም ቀን።